ጤና ይስጥልኝ BGI ኢትዮጵያ ሮዳስ ነኝ። እባክዎ ምን ልርዳዎት?
እንዴት ዋልሽ ሮዳስ?
እግዚአብሔር ይመስገን። እባክዎ ምን ልርዳዎት?
እንትን ነበር complain ያቀርብ ነበር። የእናንተ promoter አላቸው አይደለ? በየቦታው እህ አዎ አሉ።
ግን እኛ ጋር አንድም promoter መጥቶ አያውቅም። ጠይቀነው መልስ አላገኘንም።
እህ እሺ ደንበኛችን BGI BGI ID ይነግሩኛል?
እ BGI ID ይነግሩኛል?
okay BGI ID ው እህ
okay okay እሱማ መናገር አለብኝ። አንድ okay አዎ።
ትንሽ የጥሩ
እሺ ይቻላል ደንበኛችን